ማነው? ቅድም እኮ እንደዚህ ነው።
ሄሎ ሄሎ
ወይ ሰላም ነው ዘነበ?
አለ እግዚአብሔር ይመስገን።
አለን ይኸውልህ እንትን በ agent account ግባ ነበር እኮ ያልኩ።
agent account እሱ እንዲገባልኝ ነው። እኔ ወደዛ ወደ ሞተር እየሄድኩ ስለሆነ አ cashier ኡን logout ካላት cashier ኡን logout ብሎ ሲገባ ተመልሶ ያስመርጣል። agent ኡን ያስመርጣል። login እኮ- ሲለው እኮ ንገረውና ለሱ ወይ እንደዛ ያርጋ።
text አድርጌለት ነበር ቴሌግራም ላይ።
ለማን ያረክለት አባቴ?
ኢ- ኢያብ ነው ኢያብ የሚ ኤልያብ እኮ ቅድማ እሱ እኮ ሲያወራክ የነበረውም እንደዛ ነው። አሁን እኮ እሺ አሁን እኔ እኔ እኔ ዲስክ ልግባ ወይ በሞተር እየሄድኩ ስለሆነ ነው ወደዛ።
በ agent account ግባ ነው ያልኩ። ካፕ እ- እሺ ገብቼ እሺ ላድርግልሽ።
እሺ እሺ